ጤና ይስጥልኝ ከአምቡላንስ ቢሮ ነው የምንረዳዎት?
ከለብሳር ሜዲካል ሴንተር ነበር የምደውለው።
እሺ
አንድ patient ነበረን ወደ ኢትዮ ጠቢብ ሆስፒታል የሚሄድ
እሺ የታካሚው ስም ማን ልበል?
ኤምራካል ሄኖክ።
ኢምራካን አዎ የምን ሄኖክ ታካሚ ነው?
pediatrics ነች። moderate TBI እና blunt abdominal injury አላት።
TBI እና
TBI TBI አላት። ከዛ blunt abdominal injury ስንት አመቷ ነው?
ሁለት አመት ከአምስት ወር
አሁን ላይ ያለበት ያለችበት ሁኔታ ራሷን ታውቃለች፣ ኦክሲጅን ላይ ናት የሚለውን ነገር ኦክሲጅን ላይ ነች። one point five ሊትር ላይ maintain እያደረገች ነው።
vital ሏ እ?
vital ሏ vital ሏ vital pulse rate መቶ ሀያ ሁለት respiratory rate ሀያ ስምንት saturation ዘጠና ሁለት with oxygen temperature thirty six ምን አልሽኝ?
conscious ናት አሁን ታውቃለች?
semi conscious ነች። semi conscious ነች እና እ፣ ስትመጡ ማለት ነው አምቡላንሳችሁ ውስጥ diazepam ይኖራችኋል አይደል?
እስቲ confirm አድርጌ እደውልልሻለሁ፣ አሳውቅሻለሁ።
እሺ።
ምንም medication ነው እየወሰደች ያለችው አሁን ላይ?
አሁን ላይ ምንም medication እየወሰደች አይደለም፣ ግን in the meantime seize እንዳ maybe traumatic brain injury ስላላት ለዛ ነው diazepam የጠየኩሽ።
እዚህ መኖሩን check አደርጋለሁ፣ ግን ከሌለ እናንተ provide ማድረግ ትችላላችሁ ከሆስፒታል
እሺ ሁለት አላችሁ?
ገለን ያው እናንተ ጋር ያለው professional እንትን ይላል administration administer ያደርጋለሁ። ችግር የለውም።
የለውም።
ለመቼ ነው የሚፈልጉት? አምቡላንስ አሁን አሁን?
አዎ፣ እሺ እ፣ price ኡን እ፣ እንትን አድርጌ እደውልልሻለሁ። መልሼ አሳውቅሻለሁ።
እሺ ደውልሽ።